ጤና ይስጥልን ሄሎ ቪዥን አለምነሽ ነኝ ባኮተ ምናምን ብዙ መረጃ ሰዎች ጤና ይስጥልን ደንበኛችን ጤና ይስጥልን አይሰማም ጤና ይስጥልን ደንበኛችን መስመር ላይ ነዎት ጤና ይስጥልን ደንበኛችን ደንበኛችን ምን አሉኝ? አይሰማም። ጤና ይስጥልኝ። ደንበኛችን ይቆራረጣል። ምን አሉኝ? አይሰማም። ደግመው ይደውሉ ወይ ደንበኛችን